Radu?
ኧረ
ሄሎ ወይ ጸጋዬ አቤት የካሸሯ ነው ያለው እና አንዴ በኤጀንቱ አካውንት ሎጊን ታደርግልኛለህ? እየጠበቅኩ ነበር።
የምን አካውንት በ- በኤጀንቱ አካውንት ግባልኝ። ይሄኛው የካሸር ነው።
በሄደን ነው ገባው አዎ አዎ፣ አንዴ ሎጊን አድርግልኝ። እሺ ይሄን እሱን ስለከፈትኩት እሺ ምሮ ባደርግልሽ አሁን ምሮ መሰለኝ ልክልሽ እ ምን- እዛው ላይ ኮብራ አለ አይደል አዎ፣ እዚህ ጋር የኤልዳና ብቻ ነው ሴቭ የተደረገው።
አ ቤልደራ ቢለሽ ምን አድርግ- ምን ላክልሽ የኤልዳና ሳይሆን የምፈልገው የኤጀንቱ ኤልዳና ካሸር ናት አይደለ?
የደና እኮ ካሸር ወዲያ ተጨማሪ ማለት ነው እኮ ገባኝ፣ ግን ከኤጀንት ነው ማለት በኤጀንት አካውንት አዎ።
ገብቼ ነው ትራንስፈር ማድረግለት። ስለዚህ በኤጀንቱ ሎጊን አድርግበት።
በቃ እሺ የኔ ደራክልሽ አሁን የኔ ዲስኩ አዎ፣ እ ኤንድ ቁም አለ እሺ ምን ግን እኔ ላክልሽ ምን ፓስወርድ የኤጀንቱን አስገባልኝ።
እሺ አሁን ምን ላክልሽ
ምንም እንድታስገባልኝ ነው እዛ ላይ እዛ አይደለም ያለኸው።
አ ብርማ አለው እኮ ገብቶ እንትን ብር ላይ እኮ አለ አይደለም አይደለም፣ አንዴ ስማኝ፣ ሱቅ ላይ ነው ያለኸው አይደለ?
አ እያየኸው ነው አይደለ? ኤንዲስኩን አ አ አ እሺ፣ ይኸው ዩዘር ኔም የሚል አለ አይደለ?
አይ ዘርቢ ይላል አዎ ኤጀንቱ ማን ነው የሚለው ስሙ? ጸጋዬ አንተ አይደለክ? ጸጋዬ ማለት ነው።
ኤልዳና- ኤልዳና ነው አ ኤ- ኤልዳና ነው የሚለው ኤልዳና cashier ናት።
አ ጸጋዬ ልበለው በ- ያንተን ነው የምታስገባልኝ፣ ያንተ user name እና password።
እሺ እሺ
እሺ